ኢየሩሳሌም ሆይ እግዚአብሔርን አመስግኝ፣ ጽዮንም ሆይ ለአምላክሽ በይ። የደጆችሽን መወርወሪያ አፍርቷልና ልጆችሽንም በውስጥሽ ባርኳልና ኢየሩሳሌም ሆይ እግዚአብሔርን አመስግኝ ጽዮንም ሆይ ለአምላክሽን በይ። የደጆችሽን መወርወሪያ አትቷልና ልጆችሽንም በውስጥሽ ባርኳልና በአብርሃም ቃል ኪዳን ለመንግሥቱ ጠርቶ ሊባርክ ያበዛ ከዓለም የለየን አልዋሸም ፈጽሟል የተናገረውን በድል ላይ ድል ሰጥቶ በቤቱ አጸና። ኢየሩሳሌም ሆይ እግዚአብሔርን አመስግኚ ጽዮንም ሆይ ለአምላክሽ በይ። የደጆችሽን መወርወሪያ አዝንቶአልና ልጆችሽንም በውስጥሽ ባርኳልና ኢየሩሳሌም ሆይ እግዚአብሔርን አመስግኚ ጽዮንም ሆይ ለአምላክሽ በይ። የደጆችሽን መወርወሪያ አትቷልና ልጆችሽንም በውስጥሽ ባርኳልና በምሕረቱ ብዛት ተጠብቀን ቆምን። አጥቢውን ከጎዳ በደሙ ሸፈነን። የኢየሱስ ግርማ ጋሻ ሆኖልናል። በግራና በቀኝ መላእክት አድረውናል። ኢየሩሳሌም ሆይ እግዚአብሔርን አመስግኚ፣ ጽዮንም ሆይ ለአምላክሽ በይ። የደጆችሽን መወርወሪያ አዝንቶአልና ልጆችሽንም በውስጥሽ ባርኳልና ኢየሩሳሌም ሆይ እግዚአብሔርን አመስግኚ ጽዮንም ሆይ ለአምላክሽን በይ። የደጆችሽን መወርወሪያ አትቷልና ልጆችሽንም በውስጥሽ ባርኳልና በሕዝቡ ዙሪያ ሰላምን አድርጓል። ፍርዱን ሥርዓቱን ሌት ቀን ይናገራል። ለሌሎች አሕዛብ እንዲህ አደረገ፣ የማዳኑ ምስጢር አልበራላቸውም። ኢየሩሳሌም ሆይ እግዚአብሔርን አመስግኚ፣ ጽዮንም ሆይ ለአምላክሽ በይ። የደጆችሽን መወርወሪያ አዝንቶአልና ልጆችሽንም በውስጥሽ ባርኳልና ኢየሩሳሌም ሆይ እግዚአብሔርን አመስግኚ ጽዮንም ሆይ ለአምላክሽ በይ። የደጆችሽን መወርወሪያ አዝንቶአልና ልጆችሽንም በውስጥሽ ባርኳልና በደሙ ነገሳ ቤቱ ይጠነቀቃል። በዘላለም ፍቅር እንዳይተወን በኪዳኑ ምድሯ ኢየሩሳሌም ሆይ እግዚአብሔርን አመስግኚ፣ ጽዮንም ሆይ ለአምላክሽ ልበይ። የደጆችሽን መወርወሪያ አፍቷልና ልጆችሽን በውስጥሽ ባርኳልና ኢየሩሳሌም ሆይ እግዚአብሔርን አመስግኚ ጽዮንን ሆይ ለአምላክሽ ልበይ። የደጆችሽን መወርወሪያ አፍርቷልና ልጆችሽን በውስጥሽ ባርኳልና